እኔ ሰላም ነኝ።
ተቃራኒ order ገብቶብኝ ነበር። ሰላም እሺ ንገረኝ፣ order number ክን።
ዘጠኝ ሰላሳ
ዘጠና ዘጠኝ hello፣
ዘጠኝ ሰላሳ አምስት ዘጠና ዘጠኝ ሰላሳ እ
አምስት አምስት ሰላሳ አምስት እሺ። አንደኛውንም ንገረኝ።
ዘጠና ስምንት ሰላሳ ሰባት ዘጠና ስምንት ሰላሳ ሰባት እሺ።
አዎ።
አትብዛው እሺ፣ dispatch ትጠይቅልን። hello፣ ቆይ አትዝጋው፣ dispatch ይጠይቅልናል። ቢበግ ቢፎር ካንስል እንዲያደርጉት እኮ ነው ሳይሰሩ እንደው እ ከበርገር ቤት ሰሚት ወደ እ ከበርገር ሰሚት ወደ ወሰን የሚሄድ ወደ ወሰን የሚሄድና ከስዊት ወርልድ ወደ ሰሚት ኮንዶሚኒየም የሚሄድ order አለ እና አዎ።
የወሰኑ ይውጣልኝ እያለ ነው። ስንት ደቂቃ መሰለሽ? አራት ደቂቃው ነው። አራት ደቂቃው ነው። hello ይሳቅ
ወይ ከአንቺ ጋር የ- ወይ የበርገር ቤቱ አይደለም ይወጣልህ ወደ ወሰን የሚሄደው?
አዎ፣ አዎ፣ አዎ።
በቃ ወጥቶልሃል።
እሺ እሺ